ሰላም ጤና ይስጥልኝ። ቤተሰብ ሰላም ናት። ከትላንት ወዲያ እሺ፣ አንድ ትኬት ቆርጬ ነበር እና አንዱ የኦስትሪያ team postponed ሆነና ሌላው አለፍ ነበር።
እሺ።
እስካሁን አልገባልኝ።
የመች ነው? የትላንት ወዲያ ምንድን ነው? ሱቅ ነው የቆረጥከው?
ማለት ሱቅ ማለት
ምልክ በወረቀት ነው ወይስ ኦንላይን ላይ?
በ- በ app ማለት ነው። በኦንላይን አ- በ- በ online account እኮ ኦንላይን ላይ ከሆነ እንትን ትኬት ID ውን እንድልክልኝ እኮ ነው check እሺ።
እንድናደርገው።
እሺ፣ ምን ላይ ላክልሽ?
ቴሌግራም ላይ ቁጥር ልስጠክ? የቴሌግራም አዎ፣ ስቲ
እሺ፣ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት
ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ።
እሺ፣ ላከውና thank you እናት።
check እናደርገዋለን። እሺ፣ እናመሰግናለን። እሺ።
እሺ